ቤት?
አዎ በስት ቤት አይደለም
በስት ቤት ነው።
ትኬቴ ለብር ወደ በስት ቤት አላልፍም ብሎኝ ነው።
ወዴት? ወደ ቤት ወደ ቤት አዎ የቴሌብር ቁጥሩ እና የቤት ቤት ቁጥሩ አንድ ነው?
አዎ ተመሳሳይ ቁጥር ነው?
አዎ ኦኬ ምንድን ነው የሚሉት ሲሞክሩ?
በቃ እምቢ ይላል።
ኦኬ እስቲ ቻፓ ጋር ደውለው ያናግሯቸው። ቻፓን ስልክ ልስጦት?
ቻፓ ጋር እም እሺ ስልካቸውን ልስጦት።
እሺ
ዜሮ ዘጠኝ ስልሳ
ኤልያስ እሺ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት እንደገና
እሺ እናመሰግናለን።
እሺ እኛም እናመሰግናለን። መልካም